ይስጥልኝ።
ሄሎ ይሰማል።
ሰላም ጤና ይስጥልን። በሱ ቤት እንትኑ ትናንትና ማታ
ምን ዲፖዚት ወስዶ ቻባ ውስጥ ዲፖዚት እናድርገኝ።
እሺ ቴሌግራም ላይ ልካችሁልን ነበር ቴክስቱን ከዛ አካውንቱ አልገባን ገና ወደ ሰው
ልካይልን ነበር ቴክስቱን ሜሴጅ አዎ መሴጅ ይላካል እና አካውንቱ ቴሌግራም ቴሌግራም ላይ ልካይልን ነበር
ላካል እነሱ አካውንቱ አይገባን ገንዘብ
እሺ እያስተካከለው ነው። እሺ ትንሽ ብቻ ይጠብቁን።
እስከ ጠዋት ምደውለው ምንድን ነው አዎ እንደዛ ስንት ጊዜ እንድታላ ነው የምታውቂው?
ትንሽ እ?
ታገሱን። ት- ት- የትናንት ትራንዛክሽኖች ተበላሽቶ ስለነበር ነው ይስተካከላል። እሺ ያሳውቀናል።
እነሱ ደግሞ አነ- አነሳ- አነሳ የምትልከው
በቃ እኛ ሳው ስላሳወቅናቸው ትንሽ ጠብቁን።
እስከ ጠዋት እንዛን አላቸው። ምንድን ነው እንደዛ?
ያው አ?
እንደገባ እናሳውቃለን። እሺ
እስከ ጠዋት እንዛን ጠብቅ ጠብቅን አለ። ምንድን ነው እንደዛ? ጥሩ አለማ
እሺ እስከ ማታ ይጠብቁን ትንሽ።
እስከ ማታ
አዎ ማ ጠዋት ነው እስከ ትናንትና ነው።
አዎ ገብቶኛል። የብዙ ሰው ነው ያንተ ብቻ አይደለም እንደዛ የሆነው።
ኧረ በእናትህ ሁልጊዜ ስደውል አንተ ብቻ አንተ ብቻ ምንድን ነው እንደዛ?
በቃ ትንሽ ብቻ ታገሰን። ይቅርታ በጣም ኦይ ተው።